ሰላም ቤት ሰላም
ብር ብዙ አድርጌ ነበር ትናንትና ጠዋት ከዛሬ አልገባም።
ይሄ ነው space ስልክሽ?
ዜሮ ዘጠኝ ዜሮ ሁለት እሺ አርባ ሁለት አርባ ሁለት እሺ ዜሮ አምስት እሺ ሰባ አራት
ስንት ብር ነው?
ትናንትና ጠዋት ሶስት መቶ ብር ማታ ደግሞ ሌላ ሶስት መቶ ብር አንድ ላይ ስድስት መቶ ብር ማለት ነው።
እሺ አንድ ጠብቅ።
ወደ አቢሲኒያ ነው
እሺ
እኮ ወደላይ መስላብልኝ ምን ስድስት መቶ ብር በልተው ይኸው ስድስት አምስት መቶ ብር በላኋት። መቶ ብር ነው በላኋት።
ሄሎ ወይ በይ process ብሎ ቻፓ ስለያዘው ነው። ለቻፓ ሳውቅልሽና ይገባልሻል። እሺ አሁን እሺ እንዴ ከትላንት ጀምሮ ተሰቃየን እኮ በእናትህ።
አዎ ልክ ነሽ። ትላንት system ስለተብላሸ ነው። ዛሬ ይገባል። ይቅርታ በጣም አይ መልካም ቀንሽ።
ቻው፣ መልካም ቀን